ጤና ይስጥልኝ ሁሉ ስፖርት ነው። ባኮ የምንለዳው አይ ቴሌግራም ልኬልሻለሁ። እዩማይ ሰባ ስምንት ቤት ላይ
ሰባ ሶስት መጨረሻው ላይ
ሰባ ሶስት መጨረሻው
አዎ
አይ እንደዛ አይደለም። ቴሌግራም በዚህ ስልክ ነው እ፣ የሚጠቀሙት እርሱ?
በዚህ አይደለም
የቴሌግራም ቁጥሮትን ንገሩኝ። እሺ አርባ ስድስት አርባ ስድስት ሰማንያ ዘጠኝ
እሺ ሰማንያ አምስት ሰባ ሶስት
ያሬድሮስ አዎ አዎ
እሺ እናስተላልፍሎትና መልሱን ስናገኝ እናሳውቆታለን። ስልክ ይላኩልን እዛ ላይ የሁሉ ስፖርት ስልኮት
እሺ፣ አሁን የላኩልሽ ነው።
አሁን ይላኩልሽ።
አዮ አሁን በጣም- ልክ ነው።
በቃ አስተላልፈንሎታል። መልሱን ስናገኝ እናሳውቆታለን። ቴሌግራም ላይ በትዕግስት ይጠብቁ።